Hello ጤና ይስጥልኝ ቃልኪዳን ነኝ ከቤት ቤት ምን ልርዳዎት?
አብሮ ይስጥልኝ account password ረስቼ
ምን ሆነቡት?
account password ረስቼ ነበርና እሺ
ተልኮልኝ ሰው አስገብቼ ነበር የከፈትኩት።
እሺ
ትኬት ስቆርጥ እያስቸገረኝ ነው። እንትን መልሶ password ይጠይቀኛል።
እሺ አንዴ መስመር ላይ ጠብቅ።
እሺ በዚህኛው ስልክ አይደለም።
እሺ እንትን SMS የተላከልህን ኮድ ነው የምትጠቀመው አዎ
እኮ። እሺ ወይ change አድርጎ ቀየረው profile ውስጥ ገብተህ
OK። ይሄኛውን አስገብቼ ነው SMS ላይ የተላከውን።
ይሄኛው ስታስገባ login ያደርግልሃል አይደል አዎ እኮ። ከዛ profile ውስጥ ገብተህ change password በለውና ራስህ የምትፈልገውን password አስገባ።
እሺ እሺ